ሰላም ጤና ይስጥልኝ በሽቴ ሰላም ነው።
እግዚአብሔር ይመስገን።
እሺ የሆነ ብር አለ ያልደረሰኝ፣ check ታደርጊልኛለሽ?
እሺ withdraw ነው
አዎ withdraw አድርጌ በሽቴ ቤት ስልክ ቁጥር የደወልክበት ነው?
አይደለም ሰማንያ ሁለት ሀምሳ አምስት እሺ
ዜሮ ዜሮ ዜሮ ዜሮ ዜሮ ዜሮ ዜሮ ዜሮ ነው አዎ
ዜሮ ዜሮ ዜሮ ዜሮ ስንት ብር ነው?
አስር ሺህ ብር ሌሎች ገብቷል። የሆነ processing ሜዳ መቼ ነበረ?
ትናንትና ማታ
እሺ ጠብቀኝ አንዴ processing ላይ ነው ያለው። እሺ እንዲገባ ቶሎ አሳውቅልሃለሁ።
እሺ አይቆየብኝ ብዬ ነው።
አዎ አዎ አሳውቅልሃለሁ። እሺ ይቅርታ።
እሺ እሺ እሺ እሺ መልካም ቀን።
እሺ